ታይሻል እንደ ታወሪያለሽ። friend የ friend ን ወሬ ማውቋል ከ friend ጋር ምን ወሬ እንደሚወራ።
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
የነገውን stand-up comedy ቦታ ለመያዝ ነበር የስምንት ሰዓቱ።
እሱ ይቻላል። ስሞትን ይንገሩኝ።
ስንታየው ማሞ፣ ሁለት ሰው ነን።
እሺ ስንታየው ስንታየው ማሞ ነው ያሉኝ።
አዎ
የስምንት ሰዓቱን አዎ።
እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ስምንት እሺ ሀያ ሀያ ስልሳ አስራ ሰባት
ስልሳ አስራ ሰባት እሺ ትኬቱን ከነገ ከሶስት ሰዓት ጀምሮ ያገኛሉ። እዛው economics association ህንጻ እኮ ማለት ትልኩልኛላችሁ ነው? ራሴ ነኝ የምሄደው?
አይ እዛው በአካል መጥተው ነው የሚቆርጡት። ከሶስት ሰዓት ጀምሮ ከሶስት ሰዓት ከጠዋቱ ሶስት ሰዓት ጀምሮ አለ። በማንኛውም ሰዓት መጥተው መቁረጥ ይችላሉ።
እኔ ግን ማለት ያው ላለመቆም ብዬ ነበር ስራ ስለሆንኩኝ እንዳይሞላብኝ ስለሆነ እኔ already ቅድሚያ ያገኛለሁ እንዳይሞላ ትኬቱ ያገኛሉ። ትኬቱን ግን ያው ቀደም ብለው ከመጡ ቅድሚያ ከፊትም ይቀመጣሉ ነው እንጂ ቦታ ይዘዋል።
አሀ ቦታ ይዣለሁ። እዚህ በመጣው ሰዓት ቆርጬ መግባት ነው ማለት ነው። የሁለት በመጡ ሰዎች ሰዓት ቆርጠው መግባት ነው። አዎ አዎ ስለዚህ ቦታ ይኖ already ቦታ ተይዞልኛል።
አዎ ግን ወንበር ወንበር ወይም የወንበር ቁጥር ሳይሆን የተያዘሉት ቢሞላ አይመለሱም ማለት ነው። ግን ከቻሉ ቀድመ ቀደም አሃ።
ብለው ይምጡ።
ቢሞ- ቢሞላ አይም- አልመለስም ነው እንጂ ዋስትና አይሆንም ነው።
አዎ አዎ ምክንያቱም ካለፈ በኋላ ከመጡ እንትን ላይ አይ ነው እንደዛ እኮ በጣም እንደ ሰባት ሰዓት ምናምን እደርሳለሁ።
አዎ አዎ በቃ በዚህ በደረሱ እንትን በዚህ ሰዓት አለ ስለተባለ ነው።
ትኬት ስለዚህ ከሶስት ሰዓት ጀምሮ የት ነበረ? ጋስት ፊት ለፊት ምን ህንጻ ነው?
economics association ህንጻ economics associ- ስንተኛ ፎቅ እ፣ እዛው እንደገቡ አዳራሽ አዳራሽ ነው? ኢኮኖሚክስ አዎ።
association። አመሰግናለሁ።
እሺ እኛም እናመሰግናለን።
bye